ሄሎ ሄሎ አቤት አቤት አቤት እ ይሄ የእንትን ሃይማኖት ነኝ የመኪና እሺ ኪራይ እናንተ ጋር ደረሰ
እኛ ጋር አልደረሰም
ነው? okay።
አ አ እኛ ጋር አልደረሰም እንትን ደረሰ?
ቤቱ የቅድም ያልኩት የነዳጁ አዎ እሱም አልደረሰም እሺ እኔ ጋር የደረሰ ምንም የለ ሀይሜ እንትን በተከታታይ እሺ አሁን ግን የክብርት ውሃ እንትን ብለዋል ብሎ እዛ እየወጣሁ ነው እንዴት ላድርግ
በቃ እንግዲህ እ? እ? እ?
ጥሩ በቃ እሺ አዎ፣ ሌላ ሰው እንግዲህ ብቻዬን ነው ያለሁት። አስተዳደር ላይ ጠቅላላ እዛ የክብርት ውሃ ጋር እየሄድኩ ነው፣ መካኒሳ ማለት ነው።
እሺ እሺ እሺ እሺ